ዲንግ ወፍም ገብቷል።
ሰላም ነው። እንዴት ነሽ? ምነው ፔመንት አትለቁም እንደ እናንተ
የምንድን ነው
የኤፍኤች
ታርጋ ቁጥሮትን ይሰጥ ነው
እ ታርጋ ቁጥሮትን
ሀያ ሰባት ስድስት ዜሮ ሰባት
ስድስት ዜሮ
ሀያ ሰባት ስድስት ዜሮ ሰባት
እሺ እሱ check አድርጌ በተሻለ አቅም ቶሎ እንዲገባልኝ ታደርጋለሁ።